ሄሎ ወዬ ሴት ነኝ።
ሴት አስራ ሶስት ስልሳ ዘጠኝ አልታዘዘም።
አስራ ሶስት ስልሳ ዘጠኝ
አዎ ከስተመር ደግሞ እያጣደፈ ቶሎ እኔ የት ነው ሌላ ምግብ ጋር እያለኝ ነው የሻምን
እሺ፣ የት ነው ከስ እ ምግብ ቤቱ?
ግራቦን ነው ግራቦን ነው።
እሺ፣ እሺ፣
እሺ፣ እኔ እንደዛ እያለኝ ነው። ይሄ እንኳን ነው የምትቀጣ የምታዘው ልጅ አሳውቂያለሁ እኔ
እ እ customer እያጣደፈኝ ስለሆነ በረር አለብኝ ምናምን እያለ ስለሆነ
እ order ልጅቷ ነው የምትቀጣው። እኔ እስካሁን አላ- አልተደወልንም ብሎኛል። እዛ ጋር ነኝ ምግብ ቤት ነኝ።
እሺ፣ እሺ፣ check አደርጋለሁ ሀብቶ።
እሺ እሺ አስቢ።
እሺ፣ እሺ